Hello
ሌላው ሰላም ጤና ይስጥልን።
ጤና ይስጥልኝ። ድሬዳዋ ለምትሄድ
እሺ ይቻላል። VIP አምስት መቶ መደበኛ ሶስት መቶ ተማሪ ከሆናችሁ ሁለት መቶ ብር ነው። ስም ማን ልበል መሀል ልዑል መሀል
ድምጽ ርቆኛል። ከይቅርታ ጋር ነው ወንድም
እ?
ድምጽህ ርቆኛል። ስምህ ማን ልበል
ልዑል መሀሪ ልዑል
አ
ለስንት ሰው ነው ልዑል?
ለአንድ ሰው
እሺ አንድ ሰው ስልክ ቁጥር ሊያዝ ልዑል 09 አርባ ስምንት 48 48 ስልሳ ሶስት 63 63 ስልሳ ሶስት ሀምሳ ሁለት ሀያ ስድስት
እሺ መታወቂያ ይዘው እንዲመጡ እሺ አቶ ልዑል
እሺ እሺ እሺ መልካም ቀን እናመሰግናለን።
እሺ እሺ